ያስጥልኝ። ቤት ቤት ይሆነኝ እባክህ።
ቴሌብር ምን ነው አብዴት እየሆነ ነው እንዴ? ሲስተሙ ምንም መባላት እንጂ መብላት የለም።
የቤት ቤት ማለት ሆኖ አዎ ቤት ቤት።
እሺ ምን ሆኖብህ ነው?
ቤት ቤት ጌም እንጫወት ሲስተሙ አይሰራም። እንደዚህ ጌም ዝም ብሎ ይሄዳል። መባላት እንጂ መብላት ይህን ሰሙን በልቼም አላውቅም።
ምንድን ነው ምን ጌም ነበር የምትጫወተው?
ጌሙ የባለ አምስት ብሩ ባለ ኮቡ
እሺ እሱን ነበር የምትጫወተው እኮ ምንድን ነው የሚሆንብህ?
system ኡ ምንም እንደዚሁ ድሮም ቀጥ ብሎ መሄድ አሁን system ኡ ዝም ብሎ ነው የሚሄደው።
connection ይሆን ምናልባት connection check አድርገሃል?
connection የእኛ connection ምንም ችግር የለውም። ለዛ ነው OK። አይ connection ካልሆነ ያው ሌላ complain እንደዚህ አይነት አልመጣልንም። በትክክል እየሰራ ነው ያለው።
እሺ update እየሆነ ነው ወይስ
አይ update አልሆነም። በትክክል እየሰራ ነው። ምንድን ነው የሆነብህ?
እሺ እስቲ refresh ምናምን አድርገህና ስልክህን ሞክረው። ምክንያቱም ሌላ ችግር አልገጠምንም እንደዚህ አይነት ለዛ ነው። እሺ እናመሰግናለን ስለደወሉ። መልካም ምሽት።